ሄሎ ሄሎ ሄሎ አቤት፣ ጤና ይስጥልኝ።
ሌሎች እግዚአብሔር ይመስገን።
በአስር ብር ይቆስ እያለ ማለት ነው።
እሺ፣ የአክቴር ፍቅረኛ አንድ ሺህ ብር ሶስት እኮ ማለት ነው እሺ።
እ?
እ የአክቴር ሶስት እኮ በአስር ብር ሲጫወት?
አዎ፣ በአስር ብር እሺ፣ ምን ጌም ነው?
እ?
ምን ጌም ነው የምትጫወተው?
ሲዝል- ሲዝል- ሲዝል ጃክቦት የለም?
ምን አልከኝ?
ሲዝል ይሄ jackpot ኡ ሲዝል
ድምጽህ በጣም ርቋል። ለዛ ነው እሺ ሲዝል- ማ- ማስደግመ ሲዝል- ሲዝል የምለው
እሺ፣ እሱ ነው። አሁን ጨዋቼ ማለት ነው እሺ።
አንድ ሺህ ብር አስጠኝም። አዎ፣ ሽልማት አስጠኝም።
እ ሽልማቱ አስጠኝም።
እሺ፣ እንትን አድርግልኝ። የ game history ውን ቴሌግራም ላይ ላክልኝ።
እ? እ?
የ game his- game history የ game ኡ history ቴሌግራም ላይ ላክልንና check እናደርግልሃለን።
የ game history አዎ አዎ፣ ቴሌግራማችን ታውቀዋለህ አይደለ?
እ? እ?
ቴሌግራማችንን ታውቀዋለህ አይደለ?
ቴሌግራማችን አውቀዋለሁ።
እ?
እኔ የምጨርሰው ምልክልሽ እኔ የምጨርሰው ምልክልሽ
አዎ game ኡ ላይ የተጫወትከው game አለ አይደለ? እዛ history ው ላይ ገብተህ የ game ኡ history ላክልን። አሸንፍ ያልገባልኝ የምትለውን ማለት ነው።
እኔ የምልሽ ማለት ነው እሺ game ኡን ምልክልሽ game ኡን
game ኡን ሳይሆን የ game ኡን history history ማለት ተጫውተህ እንዳሸነፍክ የሚያሳየውን ማለት ነው። ስንት ብር አስያዝክ፣ ስንት ብር አሸነፍክ የሚያሳየውን ማለት ነው።
የ game ኡ ስር እሺ እሺ እሱን ቴሌግራም ላይ ላክልን።